ሰላም ነው እናት፣ እንዴት ነሽ? እ፣ የቡልቡላ branch ስልክ ማግኘት እችላለሁ ወይም አንቺን ልጠይቅ መረጃ?
ምን ነበር?
እ፣ የህፃናት ክትባት ትሰጣላችሁ እንዴ?
እስቲ ስልካቸውን ልስጣችሁ እና እነሱን ጠይቋቸው እዛው።
እሺ፣ እሺ፣ ስልክ ስጪኝ። ዜሮ ዘጠኝ ሰማንያ ስምንት ዜሮ አስራ አንድ ነው።
አይ ዜሮ ዘጠኝ ሰማንያ ስምንት እሺ፣
ዘጠና ስምንት እሺ።
ሰማንያ ስድስት ሰማንያ ስድስት
እናት አመሰግናለሁ።